ጤና ይስጥልኝ።
ጤና ይስጥልኝ።
ባምቢስ አዎ ባምቢስ።
ከአሪፍ ፔ ነበር ምደውሎ ደንበኛችን እሺ እ POS machine ናችን እኛ system ላይ ስናየው offline እያለን ነበረ። ያጋጠሙት ችግር አለ እንዴ?
አይ on ነው። አሁን ነበሩ የእናንተ ሰዎች እሺ እየሰሩት ስለነበረ ምናልባት con- connect ከእነሱ ጋር ብታደርጉ ጥሩ ነው። እኛ ጋር ምንም on ነው።
እሺ ሰሚት ቅርንጫፍ ነው አይደለ?
አዎ እሺ አሁን የኛ team ኦች መጥተው ነበረ
ጠዋት ጠዋት ላይ።
አዎ፣ አዎ።
እሺ ደንበኛችን አጠገቦት ካለ ባትሪው ስንት percent እንደሆነ ሊነግሩኝ ይችላሉ? ከይቅርታ ጋር
ያሳያል እኮ system ላይ አዎ እናንተ አዎ እኛ ጋራ system ላይ እያሳየን ስለሆነ crosscheck ለማድረግ ፈልገን ነበረ። ይቅርታ
ሰማንያ ስምንት percent ሰማንያ ስምንት percent ነው።
አዎ።
እሺ በጣም እናመሰግናለን። መልካም ቀን ለምን ማለት